ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ከሰላም ፈሳሽ ያረሰርሳል በቅፏ ያለው ልብ ይፈውሳል። ማነው በልጇ ያልተባረከ ዝናሩን ፈቶ ያልተማረከ ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ምድርን ከደነ ከቁጥር በዛ የጽዮን ዜማ ዓለምን ገዛ መላእክት ወርደው በእርሷ ከተሙ በማኅፀኗ ቀኔ ሊያሰሙ ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ከአበው አንደበት ጥበብ ተቀዳ ውዳሴ ሲዘም ከመዝሙር ጓዳ ከሰገነት ላይ ንጉሡ ወርዶ ሞገስ ሆነችው ቢጠራት ማዶ ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ያዘነው ያርፋል ስሟን ሲሰማ የጽናናባታል በጭንቅ የደማ የዓለም መክበሪያ ንጽሕት ጽዋ ዳግማዊት ሰማይ ታየም ብርሃኗ ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ተዘራ ቀኔ ለማርያም ተመሰከረ ተዘራ ቀኔ ለድንግል ሁሉም ዘመረ ያልተባለላት ምን አለና ያልተነገረ ያልተባለላት ምን አለና ያልተነገረ
ጸጋን የተመላሽ ድንግል ሆይ የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማጠፊ ፋና ነሽ። የማትፈርሺ መቅደስ ነሽ። የቅዱሳን መደገፊያቸው የማትለወጪ የሃይማኖት በትር ነሽ። ክብር ሁሉ ላንቺ ይሁን ለዘለዓለሙ አሜን።